hello hello ሰላም ነው ዳዊት፣ እንዴት ነህ?
ደህና እግዚአብሔር ይመስገን።
እ፣ ነገ interview አላችሁ። እሺ ወዳ ቤክል
ወዳ okay። ነገ
ነገ interview አላችሁ እ፣ ስምንት ሰዓት ላይ እና ስትመጣ original document ንና እ፣ ኮፒውን እ፣ ሳትረሳ ይዘህ ሳትረሳ ይዘህ እንድትመጣ እሺ እሺ ነገ ስምንት ሰዓት ላይ እሺ።
እሺ እሺ እሺ፣ አመሰግናለሁ።
document original እንዳትረሳ እ፣ በጊዜ ተገኝ።
okay እሺ እሺ ኮፒውንም አብረህ እሺ።
እሺ እሺ፣ አመሰግናለሁ። እሺ